አሁን የደወልኩልሽ ነኝ እናት።
ይሰማኛል? እሺ፣ ቅድም ሳልሰማኝ ነው። እሺ፣ አዎ ስልኩ ልክ አለ። chest CT angio እና bilateral venous ultrasound Doppler እና ኢሲጂ
እሺ፣ ECG አለን። chest CT angio ም 10700 ብር ነው
ምን አልሽኝ?
አለን አለን። አሁን ያልሽኝ አለ።
ሶስቱ
ultrasound check አድርጌ መልሼ ወይ ልደውልልሽ።
check ላድርግ አላልሽኝ እንዴ? ቅድም እየነገርኩሽ ነው እኮ ባለሙያ ነኝ አግዥኝ ብለውኝ ነው እንዴ?
ገብቶኛል እኮ ለምን ትናደጃለሽ?